Hello ወይ ያህኒ ወይ ያህኒ አልደወለልኝም እያለች ነው ከሰምር አልደወልክም እንዴ
አይ reverse አድርጎት ነው መሰለኝ እና ደወለልኝና እና ምናምን አለኝ እየሄድኩለት ነው ዞሮ ሀያ ዘጠኝ ስልሳ ዘጠኝ ነው
order ኣ
ሀያ ዘጠኝ ስልሳ ዘጠኝ ሀያ ዘጠኝ ስልሳ ዘጠኝ በቃ አልደወለልኝም driver ብሏል customer ኡ ደውልለት እና ያው ካልደወለልኝ አይ ደወለልኝ ሶስቴ ምናምን ችግር የለም ደውሎልኝ ሳላላየሁት ነው ምናምን አለኝ እኔን ደግሞ በቃ እሺ እሺ ችግር እሺ የለም ችግር የለም